አለሁ ወደ ነው ልርዶ
ያስልን አብሮ ይስጥልን።
ባለፈው አስመልክቼ ነበር። ከሶስት ቀናት በፊት ከሁለት ቀናት በፊት
ወደዚህ ላሪፍ ቤት ሆነው አዎ፣
በደወሉበት ስልክ ቁጥር ነው ያመለከቱት ደንበኛችን።
በዚህ ስልክ ነው ቴሌግራም እንትን ያልኩት።
እሺ የ-
ያመ- የ- ብሩ የሄደብኝ ከሌላ ስልክ ነው። ሌላ ስልክ አለኝ።
ያመለከቱት አሁን በሌላ ስልክ ቁጥር ነው።
አዎ፣ እሱን ቴ- ቴሌግራም ምናምን ስለሌለው ትንሽ መዋይ ስለሆነ እሺ ይስጡኝ እሱን ስልክ ቁጥር።
ዜሮ ዘጠኝ ሀያ አምስት
እሺ አንዴ ዜሮ ዘጠኝ ሀያ አምስት አርባ ሶስት
አርባ ሶስት ሰላሳ ስድስት
ሰላሳ ስድስት አስራ አንድ
አስራ አንድ እሺ እያየሁለት ነው። መስመር ላይ ጠብቆኝ
እሺ
እሺ ደንበኛችን መስመር ያሉ አዎ አሉ እሺ መስመር ላይ ስለጠበቁን እናመሰግናለን። ሙሉ ስሞትን ማን እንበል?
እ? ሳሙኤል ሙሉ ገብረ ስሙ?
ማርያም ሳሙኤል ገብረ ማርያም ወላሂ ሳሙኤል ገብረ ማርያም መቶ ሰባ ብር ነበረ።
አዎ
እሺ screenshot ን ፎቶ አንስተው ልከውልናል።
አዎ
ጉዳዮትን ወደሚመለከተው አካል አስተላልፈንሎታል። ደንበኛችን ባለሙያዎች እያዩት ነው። ከ- ከእርሱ በፊት ብዙ ወረፋ የያዙ ደንበኞች ስላሉና በተራ መስተናገድ ስላለበት ነው የዘገየቦት። በተስተካከለ ሰዓት ግን ደውለን እናሳውቆታለን።
እሺ እሺ እሺ እሺ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎ።